ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ?
ከአካውንቴ ላይ balance እየቆረጠ ነው። እስኪ አንዴ እይልኝ እስኪ።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ንገሩኝ። ዜሮ ዘጠኝ ስልኮት
ስልሳ ሶስት
ዜሮ ዘጠኝ
ስልሳ ሶስት ስልሳ ሶስት hello hello hello
አይሰማም?
ይሰማል። ዜሮ ዘጠኝ ስልሳ ሶስት እሺ
ሰባ ስምንት ሰባ ስምንት
አስራ ሁለት አስራ አምስት አስራ ሁለት አስራ አምስት አስራ አምስት አዎ አ እሺ መስመር ላይ ጠብቁኝ። እሺ እ ደንበኝነቱን አቋርጬሎታለሁ።
እሺ thank እሺ እሺ